ጤና ይስጥልን።
ይስጥልን።
ቤዛዊት እባላለሁ ከአሪፍ ነው የምደውልልዎት ዳግማዊት። እሺ ደንበኛችን የደወልንልዎት ታህሳስ ሶስት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔሶ ዜሮ ዝግጅት ላይ እርስዎን ለመጋበዝ ነበረ። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን እርስዎ ቀደም ብለው ቦታ ላይ እንዲገኙልን እንመክራለን።
እሺ፣ እሺ ደንበኛችን እንደሚገኙ እርግጠኛ ኖት?
ስብሰባ ነኝ። ይቅርታ ልደውልሽ።
እሺ ዘጠና ሶስት ዘጠና አምስት ላይ መልሰው ይደውሉልን። እሺ እናመሰግናለን።